ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን። እ፣ የቤት ቤትን ቤት ቤት ደንበኛ ነበርኩኝ።
እሺ
ሄሎ እሺ እየሰማሁህ ነው ሄሎ
ይሰማኛል
እ፣ የሆነ እንትን ነበር ገብቶ ነበረ እና ግን win ብሏል እንትኑ አልተጻፈም።
እ
ዊን ብሏል ምን?
ቲኬት አሸንፎ የነበረ ትኬት ነው አ፣ በእንትን ነው እ፣ በእንትን ነው እ onla- online ላይ ማለት ነው።
እሺ ጠብቀኝ
እሺ፣ በቁጥሩ ዜሮ ዘጠኝ ዜሮ ሰባት
ያው ሄሎ
ሰላም።
እ፣ ሰላም እ፣ የቤት ቤት ደንበኛ ነበርኩኝ እሺ እሺ፣ ምንድን ነበር ጥያቄ?
እና ማታ ላይ የሆነ ዘጠኝ መቶ ምናምን ብር እንትን ናቸው፣ ድምፅ ኦንላይን ድምፅ ትንሽ ርቆብኛል። ይቅርታ።
እ?
ድምፅ ድምፅ እየተሰማኝ አይደለም፣ ርቆብኛል።
የሆነ እንትን አሸንፌ ነበር ወላሂ ለተጫዎቼ ኳስ አሸንፌ ነበር እና እሺ ኦንዚን ብሎ እንትን አላለም አልገባም ብሩ ምናምን ዘጠኝ መቶ ምናምን ብር ነው
እሺ፣ cashier code ኡን ትነግረኛለህ?
ቁጥሩ ሌላ ነው የትኬቱ ቁጥሩ ልስጥህ የትኬቱን cashier code ንገረኝ።
ሄሎ cashier code ኡ የለህም? የትኬቱ
የምኑ የስልኩ የትኬቱ የ- የትኬቱ አ
የ- እንትኑ አለ cashier code ኡ እሱን ንገረኝ እስኪ።
ቁጥሩ እ፣ ልንገርህ አ cashier code ኡ ንገረኝ።
ሄሎ አዎ አዎ።
ሄሎ ሄሎ አይሰማ
ይሰማል ኮድ አለው እኮ ንገረኝ cashier code ኡን።
ዜሮ ዘጠኝ ዜሮ ሰባት ዜሮ ዜሮ አስር ዜሮ ዜሮ ነው ዜሮ ዘጠኝ ዜሮ ሰባት
ዜሮ ዘጠኝ ዜሮ ሰባት
እሺ፣ ዜሮ ዜሮ አስር ዜሮ ዜሮ ስልኩ የኢትዮጵያ ስልክ ቁጥር ነው። ይሄ?
የምጫወትበት የምጠቀምበት ማለት ነው
መቼ ነው የቆረጥከው? እሺ፣ ቲኬቱ እ ቲኬቱን መቼ ነው የቆረጥከው?
ከትላንት ወዲያ ትላንት ነው ያለቀው።
በስንት ብር?
እና ዘ- በስንት ብር?
እም፣ በሀያ ብር ነው።
በሀያ ብር እሺ።
ዘጠኝ መቶ ምናምን ብር ነው።
እሺ አንዴ check እያደረኩ ነው። ትንሽ ጠብቀኝ።
ከእንትኑ ከትናንቱ ላይ ነው የቆረጥከው አይደለ?
እ?
ከትናንቱ ላይ ነው የቆረጥኩት ነው ያልከኝ አይደለ?
አዎ ከትላንት አዎ ከትላንት ወዲያ።
በሁለት ማለት ነው።
አዎ በሁለት
በስንት ብር? በሀያ ብር። ሁለቴ አዎ፣ በሀያ ብር በ- የቆረጥኩት እ እ
በሀያ አምስት ብር ነው።
በሀያ አምስት ብር ነው የቆረጥከው?
አዎ በሀያ አምስት ነው የቆረኩት። የተላለፈ ጨዋታ ምናምን ነበረው ቀንሶ ዘጠኝ መቶ ምናምን ብር መጣ። አንዲት ምናምን እ፣ ወደ ምናምን ነበረ
እሺ አልገባልህም? ዘጠኝ መቶ ምናምን ብሩ
እ?
አልገባልህም?
አዎ ብሩ አልገባም። እንትን ያልኩት ጥሩ እሺ አሁን ኦንላይን የተጫወኩ ምናምን ነበር እንትን ጨዋታ አማተር አንዴ check እያደረኩ ነው። መስመር ላይ ጠብቀኝ እሺ።
ነው።